ሄሎ ጤና ይስጥልን ቤት ቤት
ሰላመት ይስል ሰላም እንዴት ነህ?
ትናንት ማታ ምንድን ነው ውስጥ አድርግቼ ሺ አምስት መቶ ብር እሺ ምንድን ነው እስካሁን ፕሮሴስን ላይ ነው።
ፕሮሰሲንግ ላይ ነው። እሺ ትናንት ነው ያደረኩህ አይደለ? ቤስት ቤት ቁጥርን ንገረኝ።
አዎ፣ አሁን ትናንት- የደወልክበት ነው አይ ሌላ ነው ንገረኝ።
አስራ አምስት
ዜሮ ዘጠኝ አስራ አምስት አርባ ስድስት
እሺ ሰባ ስድስት ሰላሳ ስምንት አሎ
check እያደረኩልህ ነው። አንዴ ጠብቀኝ።
እሺ እሺ
አዎ processing ላይ ነው። በቻፓን ያደረከው ለቻፓዎች አሳውቅልሃለሁ፣ ይገባልሃል። እሺ
መቼ
አሁን አሳውቅልሃለሁ፣ ይገባልሃል። እነሱ ባስተካከሉ ሰዓት ይገባልሃል። በእነሱ ኦኬ።
ሳይድ ነው የሚስተካከለው። እሺ ለዛ ነው።
okay ሪፖርትን የምታደርገው አሁን አዎ ሪፖርት አድርጌልሃለሁ። አሁን አድርጌልሃለሁ ሪፖርት።
አይቆይም ማለት አይተን ስስር አዎ ተደርጓል። እነሱ ባስተካከሉልህ ሰዓት ይገባል። እኔ አድርጌልሃለሁ።
እሺ አድርግልን ሲስተር ቴንክ ዩ እሺ እሺ እሺ